hello አቤት ጤና ይስጥልን ሰላም አብሮሽ ሰላም እ ዋሽንግተን ነው አዎ እ እንትን MRI ስንት ነው የምትሰሩት እናት እንደ ማዘዣው የተለያየ ነው
እ እንደምኑ እንደ ማዘዣው ይለያያል እሺ ማዘዣው ምን አይነት ምን አይነት ነው ሙሉዬ እሺ እ ስልክ ጋር ያለው ነው አንዴ ይቅርታ እ fist እ fistula in ምንድን anus ተረዳሽኝ ነው አልተረዳሁሽ እ አልተረዳሁሽም የ- የ fistula in anus fistula in anus በሚለው እስኪ እና ንገሪኝ እማዬ pelvic MRI ነው የሚለው public ነው የሚለው አዎ pelvic MRI ነው የሚለው pelvic አዎ
ልደውልልሽ እ እሺ ምን ዋጋውን ነው የምትነግሪኝ እናት ገብቶኛል ልደውልልሽ አንዴ እሺ እሺ